ሄሎ አቤት አቤት አቤት።
ተነስልኝ ቤት ነው።
እግዚአብሔር ይመስገን። ከጨበ ካሰበ ነው።
ከየት አሰበ?
አስ- አ እሺ
ስለ ባነሩ ጉዳይ ነበር እኮ አሁን ቴሌግራም ላይ እየባል ነበረ።
እሺ ማን ልበል ቴሌግራም ላይ ስምን? ይቅርታ በሪውን ማን?
በሪውን አሰበ ተፈሪ በሪሁን አሰበ ተፈሪ። እሺ ምን ነበረ?
ቶፕ ባነር የሚለው አለፍት ብሎን ነው። እንዴት እናድርግ? ዝም አላችሁ ነው። እሱ ምን አልከፍተን ይጠይቃል?
አልከፍት ብሎ ማለት
አራት ነበር የላክችሁልና
እ፣ እ?
ቆይ አንዴ ቆይ አንዴ Hello
አቤት እ፣ በሪሁን
አቤት ነው።
አይ የላኩትም እኛ አይከፍትም አዎ እምቢ አለኝ። ምንም ትልኛ አልቻለም።
እኮ ወይ በሌላ device ሞክሮ አሁን የ- ምናልባት ከአንተ device ሊሆን ይችላል እንጂ አሁን እኛ ኮምፒውተር ላይ ይከፍታል። ሌላ ቦታ ሞከር ነው ይከፍታል።
እሺ ለምን device ልሞክረው ታዲያ?
አላውቅም። በ PC ወይ በሌላ ሰው የሆነ በሌላ ሰው ስልክ ሞክረው። image ይፈልጋል። image ነው banner የሚለው እንዳለ ሙሉ ለሙሉ image ነው የላክንልክ።
አዎ ሶስቱን እኮ ልኮ ከፍቶልኛል። ሶስቱ ነው በስ- በስተክል እያዩዋቸው ነው።
አዎ ገባኝ። እስኪ በሌላ ዲቫይስ ሞክረው ነው።
እሺ በቃ።
እሺ
Mara.